ሄሎ ጤና ይስጥልኝ።
አልቦ ይስጥልን።
ሰላም ነው።
ሰላም እግዚአብሔር ይመስገን።
ከእናንተ ሰከንድ ነበር የመደወልልዎት።
እሺ እሺ ይቅርታ፣ ስሞትን ሊነግሩኝ ይችላሉ?
እ እ ስሞትን ሊነግሩኝ ይችላሉ?
ኢዮብ ግርማ ልዑል ሻሙ
እዮብ ግርማ
ልዑል ሻሙ ልዑል
ሎ ሻሙ ልዑል ሻሞ
ሎ ሎ ሎ ሻሙ ሎ ሻሞ።
አዎ
እሺ የመቶ ሰከንድ ደንበኛ ነው አይደል? ይጫወታሉ። ሎ ሻሞ ነው አይደል ያሉት?
አዎ እሺ የት ነው ያሉት? እዚህ ያሉ እዚህ ነው ያሉት ወይስ ክፍለ ሀገር ነው?
እዚህ ነህ እዚህ ነህ።
okay እዚሁ አዲስ አበባ ነው ያሉት።
አዎ እሺ አሁን በምነግሮት ቁጥር መታወቂያዎትንና ፎቶትን ጉርድ ፎቶትን ይልኩልናል እና system ላይ ተጣርቶ ከዚህ ይሄ ሲም በእርሶ ስም ነው አይደል የወጣው?
አዎ አዎ okay እሺ እንደዛ ከሆነ ከዚህ በፊት አሸንፎ ያውቃሉ? ሳምንታዊ የመቶ ሰከንድ እ, ጥያቄ ነው።
አይ አላውቅም አላውቅም።
እሺ ስለዚህ አሁን በምነግሮት ቁጥር መታወቂያና ጉርድ ፎቶ ይልኩ- ይል- ይልኩልኛል። መያዝ ይችላሉ።
አዎ እሺ እሺ 0975
ዜሮ ዘጠኝ ሰባ አምስት 01
ዜሮ አንድ እሺ 51 31
እሺ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ አዎ ጉርድ ፎቶ እና የታ- የታ- የታደሰ መታወቂያውትንና እንዳልኩት ምንም አይነት system ላይ ተያዘው ከዚህ በፊት አሸናፊ ካልሆኑ እ፣ ይታየና እ፣ የሽልማት ፕሮግራሙ ወይም ደግሞ የፎቶ ፕሮግራሙ ሐሙስ እ፣ ፒያሳ ቸርችል ጎዳና እ፣ ሊሴ ገብረ ማርያም ትምህርት ቤት ላይ ያውቁታል?
አዎ አዎ ቴሌውን አውቀዋለሁ።
አዎ እዛ ጎን ያለው ዋናው ኢትዮ ቴሌኮም ቅርንጫፍ እዛ ሐሙስ አራት ሰዓት ላይ ይመጣሉ ማለት ነው።
እሺ እሺ system ላይ ታርቶ ተጣርቶ ምንም አይነት ችግር ከሌለቦት ምናምን እሮብ አካባቢ ደውዬ አሳውቆታለሁ። ዛሬ ግን አሁን ግን መታወቂያና የታደሰ መታወቂያ ይልኩልኛል። ሐሙስ አራት ሰዓት ማ- ሰዓት ማርፈድ አይቻልም። አራት ሰዓት መገኘት አለቦት ኢትዮ ቴሌኮም ማለት ነው።
በቃ እሺ እሺ እሺ አመሰግናለሁ። መልካም ቀን።
እስኪ መልካም ቀን።
እሺ እሺ